Adriana Brant.
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕችፕ ነበር የምንደውልሎት።
እሺ እ፣ መኮሮኒ order አድርገውን አልመጣሎትም ነበር።
ያው ነገ የት እንላክሎት? location እዛው ቴሌ
ቸርቸር ነው? head office ነው?
እ፣ አይደለም አይደለም፣ ጀሞ ጀሞ ጀሞ ቴሌ።
አዎ ጀሞ ቴሌ ሌላ ሙደር ስላለኝ አዎ ከስምንት ብዛት አለኝ ዘጠኝ ሰዓት ገቢ ስለሆንኩኝ።
በቃ እሺ፣ ነገ እንልክሎታለን። መልካም ምሽት።
አሜን፣ አመሰግናለሁ።
እሺ